የወፍ ቂጥ መቃጠል እኮ ነው በእናትህ በዚህ ሰዓት።
ሄሎ ሄሎ አሚር፣
አቤት አዊ አሉላ ነህ እንዴ?
እ እ አሉላ ነህ? ሰሚት አንተ ነህ እንዴ የወጣኸው?
አዎ፣ አዎ፣ አዎ።
ሰሚት አንተ ነህ? ወደ ሰሚት እ እ ሰሚት
ሰሚት እ
ሰሚት እኔ ጋር የለም ሰሚት እኔ አይደለሁም በቃ እሺ፣ እሺ፣ እሺ፣ እሺ አለኝ።